hello
hello ሰላም ጤና ይስጥልን።
ሰላም ነው እንዴት አደራችሁ?
አለን አለን እግዚአብሔር ይመስገን። እ፣ ስ- ከምንደውለው ከ V Plus Solution ነበረ። በዚህ okay።
ስልክ link ኡን ልከንላችሁ ነበረ።
እሺ check እናደርገዋለን register አላደረጋችሁ?
አላደረግንም እሺ በቃ አድርጉትና ሀሳብና አስተያየት ካለ ምንም አይነት ጥያቄ ካላችሁ በላክነው ስልክ contact ማድረግ ትችላላችሁ።
እሺ እሺ እሺ እናመሰግናለን። መልካም ቀን።